ጤና ይስጥልኝ ቻኮ።
ሰላም፣ እንዴት ዋልሽ?
እግዚአብሔር ይመስገን።
በተደጋጋሚ ደውዬ ተቀጠኝ።
ይቅርታ፣ ምን እንርዳት?
እንትን ነበር ከቻፓ ወደ ዊነር ብር አስተላልፌ አክቲቭ አልሆ- አልሆነልኝም እና ኮሚኒኬት እንድታደረግ ዲፖዚት አድርጋ ዲፖዚት አድርጋ
ፕሮሰስ አድርጌ ከቴሌ ከእንትን ዲፖዚት አልገባልኝም ባላንስ ይለን
ዲፖዚት አይደለ?
አንዲት አምስት መቶ እዛችን ሜሴጁን ቴሌግራም ላይ ላኩልን እና ቼክ እናደርጋለን።
ቴሌግራም ላይ ልክ ያለው ግን መልሴ ኦንላይን ማን ልበል?
አላችሁ ማን ልበል ስሞትን?
ፍቅሩ ታሳሪ
ፍቅሮት እኮ ነግረኖታል እኮ አሳውቀኖታል። ከኛ እንዴት?
ኦልሬዲ ሁሉ ዊነሮችን ያዋሩ አንድ ሺ አምስት መቶ ትላንትም እኔ ነኝ ያዋራው እሺ አንድ ሺ አምስት መቶ ከኛ ገብቷል። ዊነርን ያዋሩ ብለን እኮ አይተውታል። ቴክስቱንም ሳንመልስ ቀርተን አይደለም።
ማለት አይነት የዊነር application ያለው እዛ ቴሌግራም ላይ እና እሱ የነ- የሚያጭበረብሩም ደግሞ አሉ አዎ ግን እንዴት መሰለህ እኛ ስልካቸውን ልላክልህ የእነሱን ስልክ እሺ ይኸው ቴሌግራም ላይ ስልሳ ስድስት ሰላሳ ስድስት ሀምሳ ስድስት ይኸው ቴሌግራም ላይ ልኬልሃለሁ። በዚህ ስልክ አዋራቸው። እሺ
እሺ እሺ እናመሰግናለን።
አመሰግናለሁ